ጤና ይስጥልኝ ሁሉ ስፖርት፣ በምን ልርዳዎት? ሄሎ፣
ሄሎ ሁሉ ስፖርት ነው በምን ልርዳዎት
withdraw አድርጌ ነበር እና ብር አልገባልኝ። በዛ transaction ላይ አይቼ ነው withdraw successful የሚለው transaction ላይ ብቻ ነው።
እኮ እሱን ይላኩልን screenshot አድርገው።
አዎ፣ ቴሌግራም bot ሁሉ ስፖርት bot የሚለው ነው እንዴ? ቴሌግራም ቻናላችሁ አይደለም ጥያቄ ምልክት አለው ዌብሳይቱ ላይ፣ ከዛ ላይ አገኙቷል።
ኦኬ። እሺ፣ እሺ። አሁን እልካለሁ። እሺ።
እሺ።